ሄሎ ጤና ይስጥልኝ ቤተሰብ ቤት ራሄል ነኝ በምን ልርዳዎ cashier code ለማረጋገጥ እሺ እሺ ንገረኝ አስራ ሁለት አስራ ዘጠኝ
አስራ ሁለት አስራ ዘጠኝ ዜሮ ዘጠኝ ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት እሺ ይሄ lose ነው አምስት ጨዋታ ነው የወደቀው እና እሺ ሌላ አለ ማይለ አ ሌላ አለኝ
አለ አ ሰማንያ ስምንት ዜሮ አራት
ሰማንያ ስምንት ዜሮ አራት አረ አረ no no አስራ ሁለት ዘ- አስራ ዘጠኝ
አስራ ሁለት አስራ ዘጠኝ ዜሮ ስድስት ሀምሳ ነው ዜሮ ስድስት ዜሮ ስድስት ሀምሳ ነው ሀምሳ አንድ አስራ ሁለት አስራ ዘጠኝ ዜሮ ስድስት ሀምሳ አንድ ነው አ
ይሄም lose ነው አንድ ጨዋታ ነው የወጣው በእርግጥ ግን odd ኡ ትንሽ ስለሆነ ተመላሽ አይኖረውም እና እሺ እሺ አ አንድ- አ አንድ አለኝ እስኪ እሺ አንድ እሺ አስራ ሁለት አስራ ዘጠኝ እሺ
ዜሮ ሰባት አርባ ሰባት
ይሄ አራት ጨዋታ ነው ሉስ የሆነው እሺ እናት አመሰግናለሁ እኔም አመሰግናለሁ መልካም ቀን እሺ ለአንቺ እሺ